ሄሎ ሄሎ ቲቪ አልሰራ አለ- አላስተምር ብለኸኝ ነበረ።
አ ሰላም እና ቢሮ ነው የምደውለው እና ይደው- የምሰራው እና ይደውሉልሃል ይደውሉልሃል ምናምን ብሎኝ ነበር።
እከፍታለሁ ብሏለች። እየሞከርኩትኝ ነው እምቢ ስላለኝ ነው። ግን በተረፈ ማለት ቢሮ እንዴ ነው ታዋቂ ነው ወይስ እ?
እን- ከስተመሩን እኛ አይደለንም የምናዋራው ሌሎች እሺ።
ዲፓርትመንቶች ናቸው። ለዛ ነው ግን ይሰራልኝ እከፍላለሁ ብሏል። ስለዚህ ትንሽ ታገስ እየሰራልህ ስላልሆነ ነው።
ውሳኔ ሰጥቼው መጥቻለሁ። ኮምፒውተር ቢዋለሁ ነው